Hello Hello፣ ሰላም አለን አለን።
ሀበሻ Kitchen ነው አይደለ?
አዎ አዎ፣ እሺ፣ ከ BeU Delivery ነበር የምደውለው እሺ በሰማንያ ስምንት ስልሳ አምስት አርባ ከአንድ ከሀያ ደቂቃ በፊት አንድ ቅርማድ ታዞ ነበር አይደለ?
አዎ አዎ ተዘጋጅቷል እንዴ ምግቡ?
አዎ፣ አልቆ እኮ ልጁም መጥቶ ነበር።
Okay በቃ ሻይ customer መቀበል አልችልም ስላለ driver ሩ Okay።
መጥቶ እ፣ ፈርሞ ብቻ ነው እሺ የሚወጣው። እሱን እሺ ልንገርህ ብዬ ነው። እሺ አባ።
እሺ እሺ